ጤና ይስጥልኝ ጠብታ አምቡላንስ አብሮ ይስጥልን። አምቡላንስ ፈልጌ ነበረ ከየት ነው?
ከራስ ደስታ እ?
hello፣ አቤት። ራስ ደስታ ወደ ውዳሴ ለመውሰድ ምንድን ነው ህመማቸው?
እ፣ ኤማ እንትን እ፣ ብ- አይኗን ጋርዷታል እና MRI ትነሳ ነበረ brain MRI ማለት ነው።
ውዳሴ አዎ ውዳሴ ለመውሰድ ከራስ ደስታ ውዳሴ ያለውን
ወደ እ፣ ቴዎድሮስ አደባባይ hello፣
አቤት አቤት እናት ይሰማል።
ለማድረ- ለማድረስ ነው ወይስ ደርሶ መልስ ነው?
ደርሶ መልስ
ሁላችን ደርሶ መልስ hello፣ አቤት አቤት ይሰማል ይሰማል ይሰማልማ ይሰማል።
ሺ አራት መቶ ሀምሳ ብር ነው
ምን አልሽኝ?
ደርሶ መልስ አምስት ሺ አራት መቶ ሀምሳ ብር እሺ መውሰጃስ? መውሰጃ ብቻ
ሶስት ሺ ስድስት መቶ ሀምሳ ብር ሶስት ሺ ስድስት መቶ ሀምሳ ብር። እሺ እሺ እናት እደውላለሁ። እሺ አመሰግናለሁ።